ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልን እናቴ እሺ ምን ነበረ እ ትናንትና መቶ ብር deposit አድርግቼ እስካሁን አልገባልኝም።
እ text ኡን ልከልን ነበር እንዴ አዎ ልኬ ነበር።
እ ስምህን ማን ልበል መውሊድ
እሺ check ላድርግልህ ትናንት የተደረጉ transaction ኦች እየገቡ አልነበረም እና እ አዎ።
እያስተካከልናቸው ነው ትንሽ ጠብቀን እሺ process ላይ ነው
እሺ እሺ እሺ እናመሰግናለን መልካም ምሽት እሺ አመሰግናለሁ።